ஹலோ ஹலோ హలో
ஆஷமா విశ్వమ్మ చెప్పండి ડિપોઝિટ સારો કે અકાઉન્ટ કરો તો
ዲፖዚት አድርጌ የተላከልን ሂጃለ አዎ እሱም በቴሌግራም ላይ ልኬዋል በቃ ትንሽ ጠብቀን እሺ ወንድሜ በኤምፔሳ ነው እሺ በዚህ ቁጥር አለ እሺ እሺ ችግር የለውም
አከሰራችሁ እየቆረጠ እየቆረጠ አልተመለሱም እስካሁን ብዙ አ- አሁን ይመለሳል በቃ አሳውቀናል አሳውቀናል እሺ
አሁን ድጋሚ አልሞክር ከዛ በቴሌብር ሞክር ቴሌብር የለኝም ኤምፔሳ ምንም አልሞክር በቃ
ኤምፔሳ ይሰራል በሱ ሞክር በሱ ነው አሁን የቆረጠብኝ አምስት በቃ ችግር የለውም
call ሞክረው አሁንም ችግር አዎ የለም ሞክር ሞክር አሁን